ይዘጋል።
ሰላም ጤና ይስጥልኝ ChipChip ሰላም ነው እናት እግዚአብሔር ይመስገን።
አለው order ሌላው መጥቶልኝ ቲማቲም አስቀራችሁብኝ።
መቼ ትናንት ነበር order ያደረጉት?
አዎ አሁን ነው የወሰድኩት። ግን ቲማቲም ቲማቲም አዎ ቲማቲም ሌላ customer ም ደውሎልኝ ነበረ። ድንገት ስላለቀ ነው ለነገ ላስገባሎት ለነገ ላስገባሎት ድንገት ስላለቀ ነው።
እሺ ለነገ አድርጉልኝ። ዜሮ ዘጠኝ አስራ አራት አስራ አራት ሰላሳ አንድ እሺ ሀምሳ ስድስት አርባ አራት እና ደግሞ የትናንት group create አድርጌ እሺ ሌላ ሰው ገባበት እና ተውኩት። cancel ይሆናላ።
አዎ እሱ refund ነው የሚደረግልዎት። ቲማቲም በመቅደስ group ነበር የገቡት።
አዎ መቅደስም አለችበት። እኔ ራሴ ነኝ create ያደረኩት ቲማቲም።
ቲማቲሙ ነው የእርስዎ create ነው?
አዎ እኔ ነኝ group ኡን create ያደረኩት፣ ግን መቅደስም አለችበት።
እሺ አንዴ አጠቃላይ የ group ኡ ስምንት ኪሎ ነው።
አዎ እሺ እሺ፣ ለነገ አስገባልዎታለሁ። ነገ ይመጣል።
እሺ እሺ፣ መልካም ቀን።
አሜን